ለጻድቅ ነፍሱን ሚሰጥ በጭንቅ ይገኝ ይሆናል፣ በጭንቅ ይገኝ ይሆናል። ገና ደካማ ሳለው አንተ ግን ወደኛል፣ አንተ ግን ወደኛል። በሞትህ እንደታረኩ በሕይወት ድናለው፣ በሕይወት ድናለው። የዘላለም መስዋዕቴ ዘላለም አምናሃለው፣ ዘላለም አምናሃለው።